ጤና ይስጥልኝ።
አብሮ ይስጥልን።
አቶ ሳልም አዎ አዎ።
እሺ ከሪፍቴ ነው የምደውለው። ይቅርታ መልሼ ደወልኩኝ።
እሺ ችግር የለም።
እንትን ለመጠየቅ ነበረ ፍቃድ እንዳሉት ወይም ደግሞ license እንዳሉት የሚያሳይ ወረቀት አሉት?
አዎ አዎ። ኧረ ሰርተፍኬት አለን የተሰጠን።
ሰርተፍኬት አለ እውቅና እንዳሉት ማለት ነው።
አዎ እውቅናማ አለ ነው።
እሺ ደንበኛችን እያጣር ነው። መልሰን ደውለን እናሳውቁታለን። እሺ